የለ እንዴ? ቪዲዮ ዞን የለ እንዴ?
hello hello፣ ጤና ይስጥልኝ።
አብሮ ይስጥልን።
ከችፕችፕ ነበር የምንደውሎት።
እሺ
እ ድንች order አድርገው አልመጣልዎትም ነበር warehouse እጥረት ስላጋጠመን።
አዎ ነገ እንላክልዎት፣ ነገ መረከብ ይችላሉ።
አይ ደውላችሁልኝ ነበር እኮ አይደለ? ለሰኞ ተነጋግረን ነበር ሁሉን ለሰኞ ብለዋል?
ሁለት ድንችና ቲማቲም ለሰኞ በይ።
ብ- ብለው እሺ ብለው ነበር።
እሺ እሺ፣ ይቅርታ በጣም በቃ፣ ሰኞ እንልክልዎታለን።
ሶስቱንም እሺ እሺ እሺ እሺ፣ መልካም እሺ